hello አቤት፣ ሰላም ጤና ይስጥልኝ።
ደህና እግዚአብሔር ይመስገን።
ሁሉ ሰላም ነው። ከፍሊንትስቶን ነው የምስነው።
አሁን አገኘኋት ልጅቷን አገኘት?
መረጃ ወሰድኩ ከእሷ።
እሺ፣ እሺ።